ሄሎ ሰላም
እሺ፣ ሰላም ይሁን።
ወይ ኧረ እችን ኦርደር አስተካ- እችን እንትን አስተካክሉልኝ። ይህን የእንትን አይደለ የጸደቀ ነው አይደለ አ
ነው የሊትል ቻናል አይደለ እያየሁት ነው። እሺ ኔትወርክ ብሎኝ ነው። ያ አትብሎ እሺ፣ አራት ከፈለግሽ ቪዲዮ መላክ እችላለሁ። እዚህ እኔ ጋር ለአራት ነጥብ ምናምን የቆጠረው እስቲ ቆይ ያው ቼክ ላድርግ እያደረኩት ነው። አዎ አራት ነጥብ ሰባት ኪሎ ሜትር አዎ፣ እንደዛ ነው።
አዎ። እዛ- አሁን ደስማት አይደለ የታሰበው- አራት ነጥብ ሰባት ማለት የታ- ታውቃለህ የት- የታሰበው አርባ- ባይገርምሽ በስልሳ አምስት ነው።
አራት ነጥብ ሰባት ማለት ስልሳ አምስት ብር ማ- አራት ነጥብ ሰባት ኪሎ ሜትር ማለት ቀን ቢሆን ስልሳ አምስት ብር ልክ ነው። ከአንድ ሰዓት በኋላ የገባ ስለሆነ ሰባ አምስት ብር ነው የሚሆነው።
እና አስተያየት አይደረግም።
ከዛ ከአስር ብር በላይ ስንጨምር ደግሞ ለ customer ደውለን እናሳውቃለን እና ያኔ ይቀንሱታል። እሺ ሌላው ሰው ይለካዋል።
እሺ፣ እሺ፣ እሺ።
ይሄው ሰባ አምስት ብር አድርጌልሃለሁ።
ደህና ደሪ።
እሺ የተጠቀ ደህና ደር
አንተ የተረገምክ ማን ነው እንደዚህ በል ያለ